ጤና ይስጥልኝ የጀበራ ምርጫ ማዕከል በኩት ምን ልርዳዎት? hello ጤና ይስጥልኝ አቤት አቤት
ጤና ይስጥልኝ ምን ልርዳዎት? እ?
ትኬት ፈልገን ነበር የበረራ
እሺ ችግር የለም ከየት ወዴት ነበር ማወቅ የፈለጉት?
ከአዲስ አበባ መቀሌ
አዲስ አበባ መቀሌ አዎ እሺ ለመቼ ነው የፈለጉት?
ለቅዳሜ
እሺ አንተ ግን ብግልለት ደርሶ መልስ ነው ወይስ መሄጃ ብቻ ነው የፈለጉት?
መሄጃ ብቻ
ለስንት ሰው ነው የፈለጉት?
ለአንድ ሰው
እ፣ ቀኑን መች ነበር ያሉኝ?
ቅዳሜ
ቅዳሜ ጁላይ ሀያ ሰባት
እም።
እሺ ዘጠኝ በረራ አለን እርስዎ ባ- እርስዎ በፈለጉ ቀን ጁላይ ሀያ ሰባት ቅዳሜ ቀን
እሺ እ፣ ስድስት ሰዓት ከአስር ተነስቶ አንድ ሰዓት ከሃያ አምስት የሚደርስ አለ።
እሺ
ጠዋት አስ- እም፣ ይቅርታ ቀን አስር ሰዓት የሚነሳ አለ።
አስር ሰዓት የሚነሳ
አዎ አስር ሰዓት የሚነሳ
okay በረራውን አስር ሰዓት
አዎ በረራው አስር ሰ- አስር ሰዓት ነው። አስር አስር ሰዓት ነው የሚነሳው። እርስዎ ያው ቀደም ብሎ ከአንድ ሰዓት በፊት ለመገኘት አለብዎት።
ስምንት ሰዓት ላይ የለም